ሄሎ
አቤት ደህና ስጠለን።
ሰላም በሚስጥልኝ ቴሌቪ
አዎ ይህንን አገልግሎቱ እየተጠቀምኩ ነበር፣ እሺ
ግን አገልግሎቱ ግልጽ ብኝ ግልጽ ልታረጉኝ ፈልጌ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ሲደውሉ እ ሶስት ቁጥር ላይ ለመጫወት የሚላለን
አዎ እድሉን ይሞክሩና ጥያቄ እናመልሳለን። መርጠው መጫወት ነው። እድሉን ይሞክሩ በትኬት ብቻ ነው።
አባትከት ነው አይደል?
አ እድሉን ይሞክሩ በትኬት ብቻ ነው። ጥያቄ እናመልሱ በትኬትም በኮይንም ነው።
እሺ በቃ
እሺ።